ሰላም ጤና ይስጥልን ታጠቅ አዎ ነኝ።
ከ We Plus ነበር ምደውለው የእኛን application አውርደህ ነበር?
አዎ አውርጄ ነበር። አዎ እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት?
ምን አልሽኝ?
ለአሽከርካሪነት ነው ወይስ ለተጠቃሚ?
ለተጠቃሚነት ለተጠቃሚነት።
እሺ አዎ፣ አ- ግን አላገኘኸውም አይደል?
አዎ አላገኘሁትም።
አዎ፣ አሽከርካሪዎች የሚመዘገቡበት We Plus solution provider የሚለውን ስላወረድክ ነው።
okay እሺ እሺ፣ ተጠቃሚ sorry።
ከሆንክ We Plus solution user የምትላለች እሺ እሺ እሺ፣ እዛው Play Store ላይ አመሰግናለሁ።
እዛ ላይ ማግኘት ትችላለህ፣ መጠቀም ትችላለህ።
እሺ thank you እሺ በጣም መልካም ቀን ይሁንልህ።
ለሁላችን። እሺ እሺ